ሄሎ ሄሎ ሶል ወይ እ የዘላለም order
individual ኡ ነፍ order ያለው አዎ ይሄ የእሁድ ዕለትም አለ complain ላይ የገባ አውቶቢስ ተራው አይደለ እ ዛሬም አዎ።
ደግሞ አንድ ላይ የሚወጣ አለ ወጥቶለታል። የሆነ ብዙ እቃ ወጥቶለታል።
አዎ እ በ PDF እናንተ ያስገባችሁት ማለት ነው።
ማን ነው ያወጣው ግን ማለት የዛሬውን አሉላ የሚል ነው እዚህ ጋር ያየሁት አ አሉላ አ፣ አሉላ አይደለ አሉላ ሳይ አሉላ አሉላው አውቶቢስ ተራ የሚለው እም።
አ አሉላ
እ ግን እንትኗ የነገረችኝ ሌላ ስልክ ቁጥር ነበረ ማይ ነገረችሽ customer ዋ ደውላልኝ ነበርና የዘላለም አዎ የ PDF አይደለ አዎ የ PDF
አሉላ አሉላ ነው የያዘው ወይ ዜሮ ለቤት ሁለቱንም ሁለቱንም ነው የያዘው አይደል የእሁድ ዕለቱንም የዛሬውንም ትናንት ወር አጠቃላይ PDF አጠቃላይ PDF አ አይ ሌላ ስልክ ቁጥር ነገረችኝና ደግሜ ስደውል ስልኩ አልሰራለኝ እያለችኝ ነበር።
ስንት ቤት ስልክ ሰጣሽ?
ሰማንያ ሰባት
okay የራሱ ነው አሉላ ነው ራሱ አሉላ ነው።
የራሱ ነው።
አ የረዳቱ ስልክ ነው እሱ። በሁለቱም ስለሆነ እንትን የሚሉት okay app ኡ ትንሽ ስለሚያስቸግር በሁለቱም ስልክ ነው የሚደዋውሉት።
okay። ስለዚህ ትደውልለታ በዚህ በዜሮ ሁለቱ በዜሮ ሁለቱ ትደውልለት ታገኘዋለች።
በቃ እሺ፣ እሺ ሰው እሺ እሺ